ጤና ይስጥልኝ።
ሰላም ነው?
በምን ልርዳዎት?
ሰላም ነው። ማታ withdraw አድርጌ ነበር እና ብሩ አልገባም ወደ ቴሌ ብር።
እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን።
እ፣ ምንም screenshot የለኝም። ምን screenshot ላለ አይ ከሁሉ ስፖርት አካውንቶች ላይ more የሚለው ላይ ሲገቡ ከ transaction history ላይ ያገኙታል። ከባንክ እሺ።
transaction ብለው ይምረጡና ይመጣልዎታል። ያን transaction history screenshot አድርገው ይላኩልን።
ቴሌግራም ላይ?
አዎ
እሺ፣ እሺ፣ ልክ አለ። እሺ።
እሺ።